Please stay in queue. hello ሰላም ነው እንዴት ናት?
አለን። እ፣ እ፣ እሸቱን ማግኘት እችላለሁ?
ምን ነበር ጉዳዩ እማዬ?
አይ ስለ ግል ታሪኬ ምናምን ላወራው ፈልጌ ነው።
እሺ ቆይ ስሞትንና ስልኮትን አንዴ ልውሰድ።
እሺ፣ ማህደር አሰፋ።
ማህደር አሰፋ
እሺ ስልክሽን ልውሰድ።
ዜሮ አራት
okay ዜሮ አራት ሰባ ሶስት ሰባ ሶስት ሰላሳ አንድ ሰላሳ አንድ አርባ ሰባት
አርባ ሰባት
አዎ።
እሺ እንደውላለን።
እሺ አመሰግናለሁ።
እሺ